ሌላ
አምስት ወር ደርሶ ይስጥልን። አምስት ወር ደርሶ ነበር ደግሞ በሀያ አራት ሰዓት ውስጥ ነው ይሸለማሉ የሚል የሚጨመረኝ ነው ወይስ?
አይ መጫወት ነው አልኩ። ይጫወቱ አይደለም፣ ተ- ጌሞች እ ገብቶሎታል አይደል?
አዎ ገብቶልኝ አሁን ተጨማሪ በሀያ አራት ውስጥ ይ- ይሸለማሉ ነው የሚል በሀያ አራት ሰዓት ውስጥ አዎ እንዲጫወቱ ነው
እንጂ አሁንም በቃ መጨመር የለም።
እኮ ካገኙም አሁንም ድጋሚ ሲጫወቱ ድሎትን ሲሞክሩ ሽልማቶችን ያገኛሉ።
እንዳለ ካልሞከሩ ደግሞ የለም።
አ
እኔ እኮ እንደዚያ ሆኖ ደግሞ ይገባል ለስለስት ነው።
አ እሺ መልካም